સરસ સરસ
હેલો હેલો હેલો ರೀ ભાઈ તમારા ತಮ್ಮ ಅಲ್ಲ ಆ ಒಬ್ಬರು ಜಾರಸ್ దగ్గర ఇలా አደርጋለን ይሄኛው
እሺ ይሄኛው ሀያ ሁለት ሄደሽ ሀያ ሁለት አሁን ከሰባት ቀን በኋላ ነይ ብያለሽን እንደዚህ አይነት ለውጥ የለም እና ቀጣይ ስቴፕ ምንድን ነው የሚለውን ነገር ሄደሽ ደርማቶሎጂስቱ የምታማክሪው ይሻላል። ምክንያቱም እነሱም ናሙና መውሰድ ይችላሉ። እ፣ በእኔ አሁን እንደዚህ አይቼሽ እንደዚህ በነገርሽኝ ብቻ መናገር ስለማልችል ಹ್ಮ್ እዛ ሄደሽ ተመርምረሽ ድጋሚ ታደርጊበት ነገር ይሻላል ብዬ እንደ ባለሙያ እመክርሻለሁ።
እሺ እንትን አሪፍ የቆዳ ህክምና የምጠቁመኛለ እ፣ የቆዳ ህክምና አሪፍ ያለው ኢትዮ ስታንቡልም አለ። ኢትዮ ስታንቡልን ታውቂዋለሽ?
አይ አላውቀውም search አድርጌ ያገኛለሁ እና እ፣ ኢትዮ ስታንቡል የት መሰለሽ? ይሄ ቦሌ አየር መንገድ አለ አይደለ? ቦሌ airport እሺ ቦሌ airport መሄጃው ጋር እንዳለ እሱ ጋር ነው ኢትዮ ስታንቡል። ሌላ ደግሞ ቅዱስ ዑራኤልም አለ። ቅዱስ ዑራኤል ታውቂዋለሽ? ሩዋንዳ
okay እሺ አ፣ እየመዘገብኩ ነው አላውቃቸውም ቅዱስ ራይል ቅዱስ ዑራኤል ከዛ ኢትዮ ስታንቡል፣ እነዚህ ሁለቱ ቦታዎች አሪፍ ናቸው።
okay እሺ እሺ
እሺ፣ እሺ። ሌላ ጥያቄ አለሽ?
አይ ጨርሻለሁ thank እሺ፣ እሺ። ስምሽም አልበል?
ማህሌት እሺ፣ እሺ፣ እሺ። ማለት ከየት ነበር መረጃውን አግኝተሽ የደወልሽ?
እ፣ እ፣ ምንድን- TikTok ላይ ማን ነበር ዶክተር ሶፎንያ ሶፎንያስ? እሺ፣ እሺ። thank you። መልካም አዳር።
እሺ አመሰግናለሁ እሺ፣ እሺ።